Hello ጤና ይስጥልኝ ትስትነኛ ቤት
እንትን ምግብ order ነበር ከዚህ ከሲት በርገር በቄራ ኮንዶሚኒየም ላይ እሺ
እና ምግቡን እንትን ብዬ ለ customer ስደውልላት ተቀብዬዋለሁ። እኔ ሰባት ሰዓት ነው order ያደረኩት ተቀብዬዋለሁ ምግቡን አለች።
order ነበር
እሺ አርባ ሶስት ከአስራ አራት
ማነው ስምህ?
ቶማስ
customer ን እዚህ እናዋራዋለን። አሳውቅሃለሁ ከዛ
እሺ እሺ እሺ